Hello ጤና ይስጥልኝ ከአሪፍ ቤት ነበር የምደውልልዎት አዎ አዎ ገንዘብ ቆርጦብኝ ካርድ አልቆብኝ ምንም አይደል በዚህ ቁጥር ነው መመዝገብ የሚፈልጉት አ እሺ ከቴሌ ብሮት ነው ወደ ትዌክ ስፖርት እያስተላለፈ ያሉት አ እሺ የገንዘቡን መጠን ይንገሩኝ
ሀያ አንድ ብር ነበር ሀያ አንድ ብር እሺ አ
መች ነው ይሄ የተፈጠረው ማታ
ትላንትና አ እሺ እሺ ደንበኛችን አሁን በምነግረው ስልክ ቁጥር አ ወደ ቴሌግራም ቻናላችን screenshot አንስተው ይላኩልን
እሺ ላ- ቁጥር ላስይዞት ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና ሁለት
አንድ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ አዎ አቤት በዚህ ቁጥር ወደ ቴሌግራም ቻናላችን ይላኩልን እንደሚመለከተው አካል እናስተላልፍሎታለን አቤት እሺ ስለደወሉ እናመሰግናለን ሌላ የምረዱት ነገር አለ ኧረ ምንም ችግር የለም
እሺ
አቤት